ትንሽ ጠብቂው ሄሎ
ሄሎ ቀጥሉ sister ቤተሰቤት እንዴት ነህ?
ሰላም ነኝ።
እግዚአብሔር ይመስገን።
ከንቲባዬ ጋር ደውዬ ብሩን ወራ ትምህርት ቤት መልስ ነው እያለኝ ነው።
እሺ ደውለህ ነበር ቅድም?
አዎ እሺ አንዴ check ላድርግልህ። የስልክ ቁጥርህን ንገረኝ።
ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ዜሮ ስምንት ዜሮ ስምንት አርባ ሁለት ዘጠና ስድስት አርባ ሁለት ዘጠና ስድስት ስንት ብር አዎ።
ነበር? ስንት ብር ነበር?
ሶስት ሺህ ብር- ሶስት ሺህ ብር ነው።
እሺ ቆይ አንዴ ወይ ጉድ። እሺ hello
ወይ
ይኸውልህ አባቴ ቅድም እንዳልኩ ማለት ነው እኔ ጋር balance ነው የሚያሳየኝ፣ ግን approve እንዳልተደረገ ነው። እሺ በቃ ለአለቃ ያሳውቀውና እሱ እንዲያወራቸው አደርጋለሁ።
ይኸው ምን ነው ሙሉ ይዝብኛል እንዴ? መለስ ነው ይለኛል ወደ ቤት አልመለሱትም አልመለሱትም። screenshot አድርጌ ልክልህ እችላለሁ። ይኸው approval ኣቸውን ነው የሚጠይቀው፣ እንደዛ ነው የሚለኝ።
screenshot አሽና በእናትሽ ላክልኝ።
እሺ ከዛ ትልክላቸዋለህ።
አዎ ልክላለሁ።
እኔም እኮ እነሱ ልኬላቸዋለሁ እስካሁን ምን- ምላሽ አልሰጡኝም እንጂ።
እንደው ሙሉ ይዝብኛል እንዴ? መለስ ነው ይለኛል። እሱም ደግሞ እሺ ስደውልልኝ ማን ም- ቴሌግራም ላይ ማነው ስምህ? ማነው ቴሌግራም ስምህ? አ?
አይ- ማነው ስልኬ ነው።
ስምህ?
በዚህ ሄሎ?
ቁጥር ላክልኝ። ቴሌግራም በዚህ ቁጥር ነው የምጠቀመው። ግርጽኛ ሰርግቱ ሀያ ሰባት ቤቱ ማነው ስምህ?
ዘክርዬ ነው የሚለው
ዘኪዬ። እሺ አንዴ ሰላም ቤኪ ብለህ ጻፍልኝ።
አ ሰላም ቤኪ ብለህ ጻፍልኝና screenshot አድርጌ ላክልህ። በዜሮ ሶስቱ ቤት ነው። እሺ hello።
በዚህ ርክቱ ቤቱ ነው አዎ ዜሮ ሶስቱን ታውቀዋለህ? አዎ።
አርባ መጨረሻው አይደለ?
አዎ አዎ፣ በሱ ሰላም ቤኪ ብለህ ጻፍልኝና screenshot አድርጌ ላክልህ።
ያው hello ብያለሁ።
እሺ የት አለ? hello ሳንኮ።
አ ሳንኮ እሺ እሺ እልክልሃለሁ።
እሺ እሺ ቻው።
አዎ እሺ።